hello ጤና ይስጥልኝ እግዚአብሔር ይመስገን ቅድም ደውዬ account number እንልክልሻለን ብላችሁኝ እስካሁን አላካችሁልኝም book ለማድረግ
ኦ ለማታው stand up comedy ነው አዎ
እሺ በዚህ ስልክ ልላክልዎት አዎ ብላኝ ግን እስካሁን እሷም አልላክልኝም አሁንም okay እሺ አሁን እልክልዎታለሁኝ በሰባ አምስት ቤት ቁጥር አሁን እልክልዎታለሁ ጥንቅቅ መልቲ ሚዲያ የሚል ነው አሁን እልክልዎታለሁ አይሰማም አሁን አሁን እልክልዎታለሁ እልክልዎታለሁ አሁን እሺ እመቤት እሺ